ሄሎ ሰላም ጤና ይስጥልን ቴሌቪዥን
በዚህ ሄሎ ስልክ አቤት
ምን አሉ?
ስኳር ያወር የቆረጠ ነው።
ምን አሉ?
እኔ ያወራው ራሱ እሺ እ- እ- ባላንስ እየቆረጠቦት ነው።
ስፖርቱ ሳንቲሜት ነው።
ኮከብ ዘጠኝ ሰማንያ አምስት ይምሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚላል
ኮከብ ዘጠኝ ሰማንያ አምስት ይምሰላል።
እሺ፣ እሺ። በዚህ ይቆማል።
አዎ እሺ